Hello
Hello ጤና ይስጥልኝ።
አብስልኝ መልካሙ ከጅብጅብ ነው የምደውልለት።
ገሶኝ ነው
Okay፣ ለ driver ኡ ኮዱን ሰጥተውታል?
ላኩለት። በቃ አሁን እሱ አገኙታ።
አገኙት application ኡ ላይ ኮዱ? Okay፣ በቃ እሺ። ስንት ነበር ኮዱ ካስታወሱት?
ስልሳ አምስት ዘጠና ምናምን ስንት አሉኝ?
ስልሳ አምስት አስራ ስምንት
ስም አንዴ ይነግሩኝ።
ዘጠና አምስት ስልሳ ስምንት Okay፣ እሺ፣ በቃ ዘጠና አምስት
እሺ፣ እሺ። መልካም ቀን